Hello
አሉ
ወይ ወይ በቃ እንትን customer ኡ አልቀበልም ብሏል።
ስለዚህ cancel ተደርጓል። አ?
cancel ነው የሚሆነው። አንተ ፈርም እሺ። ምግብን አውጥተኸዋል?
ኧረ አላወጣሁትም ገና እንደያዝኩት እኮ ነው ምግቡ cancel እንትን cancel ይሁን ያለው customer።
Okay ሬስቶራንት ሄደሃል እንዴ?
አልሄድኩም ጭራሽ።
ቆይ እሺ፣ አንዴ አንዴ ሬስቶራንት ደውዬላችሁ ከተሰራ እ፣ Okay።
ስላለ ትፈርማለህ ሄደህ እሺ።
እሺ እሺ ካልሰሩት ግን እንትን እሺ እሺ እደውልልሃለሁ።
እሺ